ጤና ይስጥልኝ። ስፖርት ነው ባኮ የምንዳወት
ቴሌብር account በቴሌብር እንትን አይልም።
ምን account option ላይ ብር ለማስገባት ፈልገን
እሺ፣ ቴሌብር option የለውም።
እሺ system እየተስተካከለ ስለሆነ ነው።
Okay።
ሌላ አማራጭ አለና በሱ ማስገባት ይችላሉ። ስልክ ልስጦት
በምን በ HelloCash እና በእንትን ነው የሚለው branch payment ነው የሚለው።
አይደለም በቴሌብር ሆኖ ያስገቡና አሁን ወደምሰጠው ስልክ deposit አድርገው deposit ያደረጉበትን text screenshot አድርገው ከሙሉ ስሞትና ስልክ ቁጥሮት ሁሉ ስፖርት ከሚጠቀሙበት ሙሉ ስሞትና ስልክ ቁጥሮት ጋር አንድ ላይ screenshot አድርገው በቴሌግራም መላክ ይችላሉ።
እሺ ንገሩኝ ቁጥር።
ዜሮ ዘጠኝ ሰላሳ ሁለት
እሺ
ሰላሳ አምስት
እሺ አስራ ዘጠኝ ስልሳ ስድስት
አስራ ዘጠኝ ስልሳ ስድስት ፍትህ አምላክ ማርዬ
እሺ
የቴሌግራም ልስጦት።
የቴሌግራም ቻናላችሁን ነው?
አዎ
ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት
እሺ ሰላሳ
እሺ ዜሮ ስድስት
በዛኛው አስገብተን በዚህኛው እንትኑን attachment ኡን Screenshot.
መላክ ነው።
አዎ
እሺ።
እሺ መልካም ቀን።